ጤና ይስጥልኝ ቤት ቤት ዲቦራ ነኝ ከምለዳው አብሮ ይስጥልን። እንትኑ አሁን ደውለን ነበርና እንትን account ተመልሶ ወደ balance ገብቶ ነበርና withdrawable ከሚለው አይደለም ያለው non withdrawable ከሚለው ነው እና non withdrawable ላይ ሆነብክ deposit አድርገህ ነው እ deposit ካረክ እዛ ላይ ነው የሚሆነው። እሺ non non withdrawable ላይ ነው የሚሆነው። ያስገባኸውን ብር ቀጥታ ማውጣት አትችልም። የተወሰነ amount ሳትጫወት
አሃ ትንሽ ስለዚህ የተወሰነ ተጫዋት እየመደብክ ትንሽ ትንሽ ብር እያደረክ መድብና ተጫዋትና ራሱ system ኡ ነው update አድርጎ withdrawable ላይ የሚያደርግልህ። ከዛ withdrawable ላይ ያለውን amount ነው ማውጣት የምትችለው።
እሺ thank you እሺ እኔም አመሰግናለሁ። መልካም ምሽት።